ሰላም ጤና ይስጥልን። ቤት ለቤት
አብሮ ይስጥልን። ሰላም ነው አለን አለን። ሰላም ነው
አለን። ከ deposit አድርጌ ነበረ ከ CBE ብር ወደ ቤት ቤት ቤት ቤት
አልገባልኝም ነበረ።
እሺ deposit message ኡን ላክልኝ ቴሌግራም ላይ
okay።
ሀብታም ብለህ ላክልኝ።
screenshot አድርጌ ላክልሽ። ሀብታም screenshot አር አ
ሀብታም ብዬ አ
ሀብታም ብዬ እንዴት ማለት ቁጥር ከሌለው አይደለም እንዴት ነው?
screenshot አድርገህ ላክልኝና ሀብታም አ።
check አድርጊው በለኝ።
እኮ በምን ልላክልሽ?
ቴሌግራም ላይ 0903
okay ዜሮ ዘጠኝ ዜሮ ሶስት አ 44
እሺ ዜሮ ዘጠኝ ዜሮ ሶስት 44
አርባ አራት 37 47 ሰላሳ ሰባት አርባ ሰባት አ
እሺ እሺ